hello ጤና ይስጥልን ቤተሰብ hello አቤት
ይቅርታ መረጃ ፈልጌ ነበር።
እሺ ምንድን ነበር
ብር withdrawal ለማድረግ ፈልገን እሺ
እ፣ ብሩን ለመመለስ ያስነ
እ፣ ምን አልሽኝ
ከኢሌ ብር transfer ለማድረግ ፈልገን
እሺ በእንትን በቁጥር ማለት ነው። ከዛ ወደዚህ ወደ- ወደዚህ ወደ game ኡ ከ game ኡ ወደ tra- ቴሌብር ፈልጋ ያደግ transfer አልሆነም፣ ግን እዚህ ላይ ቀርቷል።
okay እሺ እሺ Best Bet ቁጥሩን ንገሪኝ ስልክ ቁጥሩ የ Best የ Best Bet ስልክ ቁጥሩን ንገሪኝ check ላድርግልሽ ዘጠኝ ዜሮ ሀያ ዘጠኝ ስምንት ሀያ ስምንት እሺ አስራ ሰባት እሺ
አስራ- ሀያ ስድስት እሺ
ሰማንያ አንድ
መቼ ነበር
አሁን አሁን ከትንሽ ደቂቃዎች በፊት እሺ በ voucher ነው ዊዝዶ ያደረገው
በ voucher withdrawal ሆኗል።
አዎ በ voucher ስለሆነ shop ነው ሄዶ የሚወስደው Best Bet shop ሄዶ ብሩን መውሰድ ይችላል okay ወደ ቴሌብር transfer ግን በ voucher ነው ማለት ነው።
አዎ በቦቸር ነው ወደ ቴሌብር አይደለም ያደረገው እሺ ቴንክ ዩ እሺ